ሄሎ ጤና ይስጥልኝ ጠብታ አምቡላንስ በአኮ ምን ልርዳዎ?
ሄሎ ጤና ይስጥልኝ ጠብታ አምቡላንስ
ከአብነት ነው።
እ እ አዎ አብነት።
አምቡላንስ ፈልገህ ነው?
አዎ ከየት ወዴት ነው የፈለግከው?
አብነት ገባ ብለው በይው።
አብነት
አብነት ከፍተኛ ክሊኒክ
አብነት ከፍተኛ ክሊኒክ የት አካባቢ ነው ያለው?
ወድዳጅ በይው አለው።
አ ቅድም የደወሉልኝ እ ኖት
አዎ ከሰሜን ሆቴል ዘውዲቱ ያሉኝ
አዎ
እኮ አሁንም ከሰሜን ሆቴል ዘውዲቱ ሂሳብ እየሰራሁልዎት እኮ ነው።
እሽ
እሺ ሰላም ግቢ እ
ሰላም ግቢ